ሰላም ናቸው። እንዴት ናቸው? አሀ ሄለው ጤና ይስጥልኝ። ጠዋት ከእናንተ ጋር ተደውሎልኝ ነበር። ትናንትም ስለተመለሰ ተጠራጥሬ ነው የምደውለው እና እስካሁን አልደወሉልኝም።
ይቅርታ ስልክ ቁጥሮትን ይንገሩን ደንበኛችን።
ዜሮ ዘጠኝ አስራ ሁለት አስራ አራት ስልሳ አምስት ስልሳ አምስት ዜሮ ዘጠኝ አስራ ሁለት ደበበ ነው።
አ
ቲማቲም ነበር order ያደረጉት።
አ
እዚህ ጋር እንደወጣ ነው driver ኡ አሳይ እኮ አሁን እንደ ትናንትናው እንዳይሆን እስካሁን ድረስ ስልኩን እየጠበቅኩ ነበር። የለም አሁን ትናንትና አምስት ሰዓት ከምናምን ላይ እንትን ነበረኝ interview እዛ ላይ ያለው ተደውሎ ማለት ነው እንትን አሉ ሄዱ።
okay ተመለሱ። product አዎ አዎ። ዛሬ ደግሞ እንደዛ እንዳይሆን ወይ የሹፌሩን ስልክ ብትሰጡኝ ደውልና ስታተሱን ጠይቀው ነበር።
ዜሮ ዘጠኝ አስራ ስምንት
ቆይ አንዴ እሺ፣ ሁሴን ያዝልኝ አንዴ ስልክ ዜሮ ዘጠኝ አስራ ስምንት ሰባ ስድስት ዘጠና ዘጠኝ
ሰባ ስድስት ዘጠና ዘጠኝ ዜሮ ዜሮ
ዜሮ ዜሮ አዎ okay ዘጠና ዘጠኝ ዜሮ ዜሮ ዜሮ ዘጠኝ አስራ ስምንት አዎ ሰባ ስድስት ዘጠና ዘጠኝ ዜሮ ዜሮ ይደውሉልን እሺ
ያሳውቁታል።